ያለው ቁጥር ሂዱ።
ሄሎ ሄሎ፣ አይሰማም?
ይሰማልማ። አሁን ደውዬ ነበረ። በይ እሺ፣
ም- እንትን ማ- አሁን አድርስ ጠይቄሽ ነበረ የስራ ማግኛ ምናምን ብለሽ ዲጀርማ
እሺ። ከኔ ጋር ነበር ያወሩት ሊዲያ ነበር ያለሽ መሰለኝ ሚዲያ።
ነበረ እሱ ሳይሆን የፈለግኩትኝ እሺ፣ ማ እንትን ምን ምንድን ነው ማለት form ኡን ስሞላ ምን የሚጠይቀኝ እንትን የለም ጥያቄ ስሞላ እ፣ okay። ስራ ላይ apply ሲያደርጉ አይ የሚጠይቀው ነገር የለም። እርሶ ስራዎቹን እያዩ